ሄሎ
ሰላም ጤና ይስጥልኝ ቤተሰቦች።
ኧረ ኧረ ድምፅሽ በጣም ርቋል እናት ሄሎ ሰላም ጤና ይስጥልኝ ቤተሰቦች።
አብሮ ይስጥልን። ድምፅሽ በጣም ስለራቀብኝ እኮ ነው።
ችግር የለውም። አሁን እሳ እ? አሁን ይሰማል። አሁን ቀርበሻል። እ፣ እኔ የምልሽ እ፣ የሆነ ትኬት ነበረ በአንድ ነው የወደቀው እ፣ ቦነስ አለው የለውም ለመጠየቅ ፈልጌ ነው።
total odd ኡ ስንት ነው?
ካሸርኩ እ፣ total total odd ኡ እ፣ ስንት ነው?
አስራ ሁለት ከስልሳ
አስራ ሁለት ነጥብ ስልሳ አ፣ አይ የለውም። እሺ እስከ ስንት ነው የሚኖረው?
ከሀያ በታች ከሆነ ለምሳሌ እ፣ total odd ኡ እ፣ አንድ lost ካለው ማለት ነው። total odd ኡ ለምሳሌ ከ- ከሀያ በላይ ሆኖ lost እ።
ላደረግከው ስታካፍለው እ፣ ሁሉም እ፣ ይኖረዋል OK ሳታካፍለው ከሀያ ስለዚህ በላይ ከሆነ ማለት ነው። ይሄ ግን አሁንም ሳታካፍለውም ከሀያ እም።
በታች ነው። ለዛ አይ ሳይካፈል ከሀያ በታች ነው።
አዎ normally ግን ከሀያ በላይ ቢሆን ኑሮ ባይካፈልም ይኖረው ነበር።
አይ ባይካፈል ሳይሆን አሁን ለምሳሌ ምንም lost ያላደረግከው ቢሆን ችግር እሱ የለውም።
ችግ- ኦዱ እሱ ኦዱ ችግር ማለት የለውም።
ነው። አዎ አ።
ግን አሁን lost ያደረግከው ስላለ አ፣ total odd ኡን lost ላደረግከው ስታካፍለው ከሀያ በላይ መምጣት አለበት።
OK እሺ፣ እማዬ ናሉ እሺ፣ እሺ፣ አመሰግናለሁ።
እናመሰግናለን። መልካም ቀን።
እሺ፣ ለሁላችሁ